ሄሎ
ሄሎ
ሰላም ጤና ሰላም ነው እ ሰላም ነው አለን።
እ፣ ፕሪንተር ችግር አጋጥሞን ነበረ። agent ነኝ ዳንኤል።
okay እሺ፣ ለገዛኝ አሳውቀዋል
እ፣ ስልኩን እስኪ text አድርግልኝ እ፣ ወይ ኖ ወይ ንገሪኝ።
ልንገርህ? እሺ ጠብቀኝ አንዴ።
እሺ
ዜሮ ዘጠኝ አርባ ስድስት
አርባ ስድስት ስልሳ ስልሳ
ይቅርታ ቆይ አርባ ስድስት ስልሳ ስድስት ስልሳ ስድስት ዜሮ አምስት ሀምሳ ሶስት
ዜሮ አምስት ሀምሳ ሶስት አ
እሺ ገዛኝ። እሺ thank you እሺ እሺ አባ